hello hello፣ ጤና ይስጥልን። ጉዳይ ነው የደወሉት። ምንድነው?
አዎ በማክሰኞ ዕለት መጥቼ ነበረ። ሌሊሴ ነኝ።
እሺ፣
አርሴማ ትኖራለች?
አሃ፣ ላገናኛት።
አዎ።
እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ፣ አመሰግናለሁ።
hello፣ hello፣ hello
hello፣ ወይኔ፣
እሺ፣ ሰላም ነው ማክሰኞ? አለሁ። አስታወሽ? ማክሰኞ ዕለት የምደዋልት ነኝ።
ማክሰኞ ዕለት
ማክሰኞ ዕለት መጥቼ ነበር። አስታወሽ?
ቢሮ መጥተሽ ነበር?
አዎ ቢሮ መጥቼ ምናምን እ፣ እንደውም የመኪና ሽያጭ ላይ ምናምን ነገር ብለሽ ጥቆማ ሰጥቼ ነበር ከትዕግስት ጋር እ?
ማን ልበልሽ?
hello hello፣ ማን ልበልሽ?
ወይ ሌሊሴ ነኝ ሌሊሴ ነኝ
ባለሙያ ነሽ?
ሌሊሴ ተመስገን እ?
ስራ ተልከው ነበረ?
አዎ ወደ እንትን አርሴ ማናት እ፣ ትዕግስት ጋር ምናምን ብለሽኝ ጥቆማ ሰጥተሽኝ ደውዬላት ነበር ስልኳን ሰጥተሽኝ ምናምን
ሰራና ወደ ሰራው ብለህ የምታወጣው ነገር
እ?
እኔ ስራ ላኩ። እኔ ያው ስራ ስለማይለኝ
አይደለም እኮ አዎ መ- እንትኑ ይርቃል ምናምን ብላኝ አይሆንም። እኔ የፈለግኩት መገናኛ ሰፈር ላሉት ልጆች እንጂ እንደዚህ ቡልቡላ ምናምን ለሚርቅ ሰው አይሆንም ምናምን አለች። ስራ አለው ብዬ እንትንም ብላትም እምቢ ብላኛለች እና ሌላ ቦታ ካለሽ ብዬ ሮትን እሺ ቼክ አደረግና ያው ሌሎች ባለሙያዎችን ስለማለት ሌሎች የሚሉትን ባለሙያዎች አስተላልፍ እንትኖቹ
እ?
ሮትን አስተላልፍ
ወይ ድምፅሽ በጣም ርቀዋል። እንትን ነው መሰለኝ ጫጫታም አለ እንደዛ ነው።
አይሰማም አሁን አዎ ሰማ ቁጥሮትን ይዝና አይቼው አስተላልፍ ለሌሎች ባለሙያዎች እንዲልቆስ እሺ እዚህ ጋር የተኛችው ማን ነበር? እሱ ነው ወንድሜ። እኮ ሌላ ሰው ነበር የመሰለኝ